ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። ባፉ ምን ልርዳው?
ሰላም መስፍን እባላለሁ ከልደታ መስመር የፍሪጅ ጥገና እንትን ለማመልከት ነበር።
እሺ አይዲ ነምበሮትን ይንገሩኝ።
እኔ ሴሳ እንትን ነኝ ካምፓኒ ሰራተኛ ነኝ።
እሺ
ኤዲደር ልንገርሽ አዲስ
የኢሊደር እኮ ኮዱን ይንገሩኝ። አሁን የሚያስመዘግቡትን